Ma'am, Hayır ano?
hindi siya alam Mare.
ko kayo. Ito pa naman ginagawa.
Hello?
Hello? ሄሎ አቤት፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ማህደር ነሽ አይደል?
አዎ፣ ከቴሌ ነበር የምደውልልሽ።
ኬት?
ከቴሌ እሺ፣ ምን ልታዘዝ?
ቴሌ መዝግበሽ ነበር አይደል?
እ?
ቴሌ ብር
እ፣ አዎ፣ active አልሆነም።
እሺ።
active እንዲያደርጉልሽ ነበር ልጆች ልልክ ነበረ።
እ፣ እሺ፣ እ፣ እኔ አሁን ወጥቻለሁ። ልደውልልሽ በዚህ ስልክ ስመለስ።
አዎ ደውዪልኝ። እ፣ ስንት ሰዓት ላይ ትመጫለሽ?
በቃ አንድ እስከ ስድስት ተኩል እመለሳለሁ።
ከስድስት ተኩል አዎ፣ በቃ እስከ ሰዓት ይመጣልሽ። ደውዪልኝ።
እሺ፣ እሺ። አመሰግናለሁ።
ችግር የለም።